hello ልዶክ
ኦክሲጅን አልቆብኝ ነበር የኔ እመቤት ኦክሲጅን ለማመልከት ነበር እሺ አመስ- አመልክተው ነበር ከዚህ በፊት ወይስ አሁን ሊያመለክቱ ነው?
አመልክተን ነበረ አላመለከቱም።
አመልክተናል ግን አልመጣልንም መዘግብሎታለሁ። እሺ የቢጃ የመለያ ቁጥሮት ነው ወይ ደግሞ TIN ነበር ይንገሩ።
TIN number ዜሮ ዜሮ ደንበኛችን መስመር ላይ ያሉ አቤት ደ- መስመር ላይ ያሉ ደንበኛችን አለ አለ ናቴ ዜሮ ዜሮ ዜሮ ዜሮ ሰማንያ ሰባት ሰማንያ ሰባት ሰባ አራት ሰባ አራት
ሀምሳ ዘጠኝ ሀምሳ ዘጠኝ ሰማንያ አራት ሰማንያ አራት እሺ አዎ።
መስመር ላይ ጠብቁኝ፣ አንድ ጊዜ እያየሁለት ነው። ሰማንያ ሰባት ሰባ አራት ሀምሳ ዘጠኝ ሰማንያ አራት ነው አይደል ያሉት?
ዜሮ ዜሮ ሰማንያ አምስት እሺ ሰባ አራት እሺ ሀምሳ ዘጠኝ
እሺ ሰማንያ አራት ሰማንያ አራት አዎ እሺ መስመር ላይ ጠብቁኝ፣ እየፈለኩለት እሺ እሺ
ደንበኛችን እየፈለኩለት ነው። መስመር ላይ ጠብቁኝ።
ችግር የለም እሺ እናቴ እሺ
ደንበኛችን በ TIN ነበሩ ማግኘት አልቻልኩ። ምናልባት እ፣ ስልክ ቁጥር ካወቁ የባለቤት እሺ እሺ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ዘጠና ስምንት ዘጠና ስምንት አርባ ሶስት ስልሳ አራት አርባ ሶስት ስልሳ አራት አዎ እሺ መስመር ላይ ጠብቁኝ።
እሺ
ደመያችን በዚህኛውም ስልክ ቁጥር አላገኘውም። ምናልባት ሌላ ተለዋጭ ስልክ ቁጥር እሺ ዜሮ ዘጠኝ አስራ አንድ አስራ አንድ ስልሳ አምስት ስልሳ አምስት ሰማንያ ሰባት ሀያ ሰባት ሰማንያ ሰባት ሀያ ሰባት አዎ እሺ መስመር ላይ ጠብቁኝ። ይቅርታ ደንበኛችን በዚህኛው አላገኘው ስም በቃ ባሉበት ቦታ ለመዝግበው ስሙ ምን ይባላል? የቤቱ ስም እ፣ የቤቱ ይሄ ንግድ ፍቃዱ የወጣበት ስም ሌላ ነው የሆነ
እም፣ አሁን መጠሪያው ምንድን ነው? የቤቱ ስም መጠራ ሳውካ single house ምን አለ?
ሳውካ single house ታውካ ሳውካ ሳውካ ሰውካ አዎ
single house አዎ
እሺ ለማያችን እየመዘገብኩ ነው። መስመር ላይ ጠብቁኝ።
ችግር የለም እሺ
ስሞትም አለ በላይ እርስ ነው ይሄ የኔ ቤት ነው በቃ ሳውካ
ሳውካ የእርሶን ስም
እኔ ስሜ ነው በስሜ ነው ቤቱ እሺ ሳውካ ማልበል የአባቶት ስም ዘሪውን ዘሪሁን አዎ
ስልክ ቁጥር በዚህ በደወሉበት ለያዘው ዘጠና ስምንት አዎ በዚህ አዎ በዚህ ነው እሺ እየመዘገብኩ ነው። የት አካባቢ ነው የሚገኙት? ደመያችን እ፣ ሀያ ጣፎ ሀያጣ አዎ
ልዩ ምልክት አለው እዛ አካባቢ
አዎ መናፈሻ ከመናፈሻ ወደ ላይ ነው የሚባለው ማዞሪያ አለ እ?
ከመናፈሻው ወደ ላይ አዎ ካሳሁን እ፣ ካሳሁን ጋር አጠቃ- በዛ ነው መለያው ብዙን ጊዜ
እሺ መዝግብ ያለው እየመዘገብኩ ነው።
ወይ እንዴት ነህ? ሰላም ነው አለ እግዚአብሔር
ደንበኛችን መስመር ላይ ጠብቁኝና የስኬት ቁጥር ሰጦታለሁ።
እሺ እሺ እሺ እስክሪብቶ ለያዝ
አዎ እ፣ ትንሽ አሁን ጠብቁኝና የስኬት ቁጥር ችግር የለም እሺ
እየጨረስኩ ነው ደመያች። ይቅርታ ይኸው መሰለሽ።
ችግር የለም ችግር የለም ስራ ነው እናቴ።
እሺ። ደንበኛችን ይቅርታ መስመር ላይ ስላስቆየሁት መዝግቤ ለወታደራዊ ቲኬት ቁጥሩ ሰላሳ ሁለት ስልሳ ሁለት ነው።
ሰላሳ ሁለት ስልሳ ሁለት
ስልሳ ሁለት እሺ ምንድን ነው የማደርገው እናቴ?
እሺ። በዚህ በሶስት ቀን ውስጥ ይጠብቁና ካልመጣሉት በዚህ እ።
ቲኬት ቁጥር ተመዝግቤ ነበር ብለው ቅሬታ ማቅረብ ይፈ- እ, ይችላሉ እኛ ጋር ደውለው።
እሺ እጥረት ለመሰለኝ አይደለም
አሁን ላይ ድረስ የለም ግን ያው በወረፋ ስለሚመጣ ለዛ ነው።
አዎ፣ ምንም የለኝም እና በቃ ስራው ቆሟል። ለዛ ነው በቃ እሺ ልደውል በዚህ ሶስት ቀን ውስጥ ካልመጣልኝ ካልመጣሉት ይደውሉና በዚህ ቲኬት ቁጥር ተመዝግቤ ነበር እስካሁን አልመጣልኝም ብለው ማመልከት ይችላሉ።
እሺ አስተላልፊልኝ እሺ እናቴ።
እሺ። ተላልፎ እሺ እናቴ ሌላ እሺ ምጠቀስ እሺ ነገር አለ?
ምንም ነገር የለም። ሰላም አምሽልኝ። አመሰግናለሁ።
እናመሰግናለን። ስራ እሺ።
ከለስ መስዋዕት ስላስገብጡ መልካም ምሽት።
አሜን